hello hello
አቤት ሰላም ጤና ይስጥልኝ። በፊት አ- እንትን ነበረ የሆነ ቀን ሶስት ጨዋታዎችን ቦዝ ብዬ አስያዝኩና
ትኬት ID ውን አገኘኸው?
አዎ አግኝቼዋለሁ። አንቺ እኮ ነሽ ንገርሽ አዎ፣ እሺ።
ብትነግሪኝ እኮ ደስ ይል ነበር። የዚህ እዚህ ላይ ግባ ብትይኝ እኮ ገባ ነበር።
ምኑን እኮ ምንም እኮ እየነገርከኝ አይደለም። እንደዚህ ቆርጬ ነበረ ሀምሳ ሰባተኛው ደቂቃ ላይ ምናምን ነው እያልከኝ ያለኸው እና በምን ልረዳ?
ትኬት ትኬቱ ID እያየው ቢሆን ግን እንርግ እንግባባለን ትኬት ID ውን እዚህ እዚህ ላይ ነው ብለሽ ብትይኝ ጥሩ ነበረ። ስልኬንም እኮ እንትን አደረኩ።
ፈቃደኛ አልሆንክም እንጂ አንተ ነግሬሃለሁ።
ግቢ እሺ። ለማን ትኬት ID ነው ያልሽ እንጂ የት ጋር እንደምገባ እኮ አልነገርሽኝም። ለማንኛውም ልንገርሽ፣ ይሄ ከሆነ ንገር። ረጅሙ ነው ትኬት አዎ ረጅሙ እሺ፣ ሰላሳ ንገር።
ሰላሳ አራት ሰላሳ አራት ሰባ ዘጠኝ እህ ሰማንያ ሰባት እህ
እ፣ ፊደልም አለበት F አዎ S capital ሶስት እሺ ከዛ D capital እህ ዜሮ አምስት እሺ B ስ- እ፣ ካፒታል ያው ካፒታል ነው ሁሉም C አስራ ስድስት እም፣ ዜሮ ሰባት እሺ ሀያ ሶስት ኢ
እሺ ሁለቱ ጨዋታዎች አልፈውልሃል። ከዛ አዎ፣ አልፈዋል።
የቀረ ሶስተኛው መደድ ሶስተኛው ላይ ያለው ነው።
አዎ ለምን ነው የተቋረጠ?
እሺ አንዴ ልልክ።
እሺ።
አንድ ለዜሮ አልቋል እኮ አይደል ጨዋታው?
እዚህ ላይ እኔ እንግዲህ ላይ ከሜዳ አላስወጣም።
ውጪ ያለው ጨዋታ እ፣ ማነው ቡድን ሩዋንዳ ፖሊስ የሚለው ማለት ነው።
አስጋርድ ናሽናሌ እንደ ቢስ ፖሊስ ኤፒሲ ሩዋንዳ የሚል ነው።
አዎ እሱ እም።
ሩዋንዳ በአንድ ለዜሮ አሸንፏል።
እዚህ ትኬቱ ላይ ግን ከዛ ነው የለም።
ያለቀው። እዚህ ላይ ማለት እንደዛ የት ነው እያየህ ያለኸው?
በኦንላይን ነው እያየሁ ያለሁት።
አዎ እኔም ኦንላይን ያለ Flashscore ላይም ግባ፣ Sofascore ላይም ግባ።
እም።
አንድ ለዜሮ አልቋል ጨዋታው።
እም፣ okay፣ እዚህ ላይ አላሳየኝም።
ለዛ ነው እንደዛ ያገብ።
አመሰግናለሁ።
እሺ መልካም